ልኬ እችን የደወልኩላት ነው። ካ
Hello ስለ ጤና ይስጥልኝ።
አብረስልን ሰላም ሰላም ልኬ ከ ChipChip ነው የደወልኩሎት።
ChipChip አ እሺ ላለፉት አንድ አመታት ከኛ ጋር ስለቆዩ ለ top customer ኦችን ለማመስገን እና የቴሌግራም ቻናል ስለከፈትን
እ?
ስለ- የቴሌግራም ቻናል ስለከፈትን ለ customer ኦች እሱ group ላይ join ብለውልን እ፣ አስተያየትና ሀሳብ እንዲሰጡን ፈልገን ነበር።
Okay ጥሩ እሺ እሺ።
ስለዚህ link ኡን እልክሎታለሁ፣ join ያደርጉልኛል።
እ፣ አይ join አድርጌያለሁ ከዚህ በፊት member ነኝ አዎ ይሄ top ለሆኑ customer ኦች እ፣ የተከፈተ ነው። ያኛው ሳይሆን ለሌ- ለዚህ እህ።
ከስተመሮች ነው የተከፈተው፣ ለቶፕ ሎን ከስተመሮች እና
ኦኬ ለ- ለእሱ ላይ ነው።
ኦኬ ጥሩ እሺ አይዋለሁ እሺ እሺ፣ እናመሰግናለን። እሺ፣ መልካም ቀን። እሺ፣ ቻው።
እሺ እሺ